ሄሎ ጤና ይስጥልኝ ከቢጃ ኢትዮጵያ ነበር ምደውልልኝ። ጤና ይስጥልኝ ይሰማዎታል? ይሰማል?
ይሰማላው እሺ አለም ሰፋ ነው የቤቱ ስም አይደለ? ላምበረ አልመጣሎትም። ኦክሲጅኑ ከአራት ቀን በፊት ነበር ያስመዘገቡን።
እስካሁን አልመጣም። ደስተን ነው ቁጭ ያለ ስራ እንሰራ እሺ መዝግቤ አሁን በድጋሚ ቅሬታዎትን ከሶስት ቀን ስላለፉት በድጋሚ አሁን አስተላልፍላችኋለሁ። ይመጣሎታል። እሺ ሌላ ምረዳዎት ነገር አለ? እሺ ስለደወሉልን አመሰግናለን። አገልግሎት ያለዎትን አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።